ሄሎ ሄሎ ጤና
አብሮ ይስጥልኝ።
ከችፕ ነበር የምንደ
እሺ
እ ኦርደር ነበሩት አይደለ? የቶሌ ስፔሻል
ምን አልሽኝ?
ኦርደር አድርገውን ነበረ።
አዎ ኦርደር ነበረኝ።
ነበረ አዎ አዎ አዎ አዎ እሺ፣ ዛሬ መምጣት ሰሞኑን ለነገ ልንልክሎት ነበር።
አ፣ ይቅርታ እየሰማሁሽ አይደለም። እና ለነገ ልንልክሎት ነበረን ያልሽኝ
አዎ እ?
አዎ አዎ እኮ ዛሬ አንችልም ነው
አዎ እኮ። እሺ እሺ ነገ መቀበል ይችላሉ።
እሺ ምን ምን ምን ነበር የቀረኝ
እ toilet paper ብቻ ነው የሚቀረው።
እ እ
happy toilet paper
በቃ ቆይልሽ ማዬ። እ፣ እሺ ላኩት ነገ። እኔ መስማት አልቻልኩኝም እና ጫጫታ ውስጥ ነኝ። ወይ እደውላለሁ ትንሽ ቆይቼ።
እሺ እሺ እሺ